ሄሎ ቤርሳቤ ነኝ።
ቤተሰብ አቤት ሞተቤ መድኃኒዓለም ከስተመሩ ነው ያለው።
እም፣ የሞተር ወርደር ነው ፒን አድርግልኝ።
ማነው ስምህ?
ልጅ አለ
ልጅ አለ ከየት ተነስቶ ነው? ከጂ በርገር ነው። ፒን ተደርጎ ነው ይገባል። ልጅ አለ ምስ ወርደር
አረ በእናታችሁ ኮተቤ መድኃኒዓለም ማለት እኮ በጣም እ፣ ዳገታማ ቦታ ነው። በዛ ላይ ዝናብ እየዘነበ ነው።
እ፣ ቤተሰብ የመድኃኒዓለሙ ከዝናብ ውጪ ነው pin የተደረገለት። የዝናብ ይጨመራል። ልጅ አለም እየወሰደው ነው አሁን። ስንት order ኡ ልጅ አለ
ሀያ ሶስት
እ ስልሳ ሁለት
ስልሳ ሁለት እሺ የዝናብ አዎ።
ብቻ ነው የምጨምርልህ እንጂ pin ኡ ተስተካክሎ ነው pin የተደረገው አንተ ጋር ሳይገባ
በእውነት የዝናብ እጨምርልሃለኝ እውነት አሁን ፒን እያደረጉት ነበር
ቴክ አረ አስደውላ አረ አስደውል